ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን። አንድ ሺህ እና አይነት ጉባኤ
መልሽ የደወልኩሎት እሺ። አይ ኔትወርክ ነው ያለበት ቦታ ተሰዋል።
በጣም እያስቸገረ ስለሆነ ነው። አዎ እሺ እንትን አዎ ኮ- ፌል ያደረገቦት ግን በዚህ ቁጥር የለም።
ስልሳ ስድስት ቤት ስልሳ ስድስት ሰባ አምስት ሰላሳ ሶስት ስልሳ ሰባት ማለት ነው። በዚሁ የተደ- ተደወለ ስልሳ ፌል አድርጎ ስድስት?
ሳይሆን ምን መሰለሽ
Okay።
ሰኞ ዕለት ነበር order ያደረኩትን ከዛን አዎ።
አልደረሰም። ልጅቷን በሚጠይቃት ሁለት እንትን ነበር የነበረው አንድ ለቡድን የነበረ ነበር እና አዎ።
ሌላ ከታች ደግሞ ለግል ነበር።
Okay።
የቡድኑን Individual ተይኝ፣ ነበር ሁሉም ግሉን ብቻ ያዘዙት?
እንድትወስድ። እ እ?
ሁሉም individual ነበር ያዘዙት?
እ፣ አይ አንድ ለቡድን ነበር፣ ሌላው individual ነው።
ያው በቡድኑ ተረክቧል።
የቡድኑን አልተረከብኩም እንዳጋጣሚ።
Okay። እና individual ኡ ግስ ተረክቧል። እሱ አ እሱን አልተረከብኩም፣ አልደረሰም።
የትኛው ነው አሁን ያልተረከቡት? Refund ይደረጋል የተባሉት?
እኔ የ individual ኡን ነበር
Okay። Individual ኡ የትኛው? ሁለት ነው እ፣ ያለው።
ሶስት ትእዛዝ ነበር። ሶስት ነው ሁለ- ሁለት ትእዛዝ አንድ ላይ ማለት ነው። አንድ ላይ አለ እ፣ ፓስታ አለ መኮረኒ እንደዛ ነገር መሰለኝ። እነዚህ አዎ።
ናቸው ወደሩት
ኦ- oat እነሱ Okay። ማኮረኒ አልደረሱም። አዎ፣ እሱ ተቀብሏል።
አልወጣም።
አንዱ ጋር መኮረኒ እና oats አለ።
አዎ አዎ አለ
እሱ እሱ ተረክቧል።
አልተረከብኩም። ምንም ነገር አልደረሰኝም።
Individual ሁሉንም ነው ያልተረከቡት። ሁለቴ ነው አዎ ያዘዙት።
አዎ አዎ አዎ
እሺ፣ የሰኞ ይሄንንም ዕለት ላከው።
ነበር።
አዎ ዘይትና ጥቅል ጎመን ሽንኩርትም ሁሉ ሶስቱም አልተቀበሉም።
አዎ ምንም ነገር አልተቀበልኩም።
እሺ፣ አሁን ነገ እና- እዚህ ይመጣልዎት ይፈልጋሉ?
ይህንን ወይስ ይፈልግ?
እሺ እ፣ ከ- ከመለስሽልኝ ድጋሚ እንትን እላለሁ ብያለሁ እኔ ማለት ድጋሚ order አድርጌ ለነገ ማለት
Okay፣ እ፣ ለነገ ታዲያ ግን እሱም- ሞክሪዎትና ነገ የሚመጣልዎት ከሆነ
እሺ ለነገ ደስ ይለኛል።
ላስተላልፍልዎት። የት ነበረ location?
እ፣ እዛው አዲስ አበባ ሀያ ሁለት አካባቢ ሀያ ሁለት አካባቢ ነው። እሺ፣ ነገ ይመጣልዎታል። እሺ፣ ያስገባልዎታል። እሺ፣ እሺ እሺ፣ እ፣ በዚሁ ስልክ አለ የተቀበለን ስልክ ቁጥር ግን ቀይሬዋለሁ።
Okay እርስዎ ጋር ነው የሚደወለው። ከዛ እሷ ጋር Okay።
ሲደውሉ driver ኦቹ ነው ተቀያሪ መስጠት የሚችሉት።
እሺ ችግር የለም። እሺ።
እሺ እሺ፣ እናመሰግናለን። እሺ መልካም።